ማጓየት ቻልሽ ነገር ነበር።
ሄሎ ደህና አደርሽ አስቱ?
እግዚአብሔር ይመስገን ደህና።
ሳራ እባላለሁ።
ኧረ አዎ ከፌዴሬሽን
እሺ። አሜን የ- የባለፈው አለኝ ነኝ እን- እንገኛለን አሉሽ እንዴ?
እ ይገኛሉ አለቆች?
ወይ ወይ ወይ እንትን ናት አሁን ክልል ናት የለችም። ሳሪ ዞን አትገኝም።
አዎ ክልል ናት። ትላንት ወሳለች የለችም።
በቃ ስለዚህ አትገኝም። ሪፖርት አትገኝም። አዎ እሺ አታገኝም፣ አትገኝም። አማይሽ እሺ እሺ እናት ብቻ እቺ ትቀር በቃ እሷን አድርጌያለሁ።